ሰላም ጤና ይስጥልኝ። BGI ኢትዮጵያ ሳንቲ ነኝ። እባክዎትን ምን ልርዳዎ?
እንዴት እናቴ ፍሪጅ በረዶ አድርጊ ማለት
እሺ ደንበኛችን BGI ቁጥሮትን ይንገሩኝ እስቲ። BGI ቁጥር ወይም ደግሞ TIN number ኦትን
ሁለት ዜሮ ሁለት ዜሮ እሺ ሁለት ዜሮ ሰላሳ ስምንት
ሰላሳ ስምንት ዜሮ ሁለት
ዜሮ ሁለት ሰባ
ሰባ ዘጠና አራት ዘጠና አራት እሺ እየፈለግኩሎት ነው። መስመር ላይ ጠብቁኝ። ናቲ ነው የሚባለው የቤቶች ስም።
አዎ እናቴ ያ ሙሉ ስሞትን ይንገሩኝ።
ብርሃኑ የፍ- የንግድ ፍቃዱ ስም ነው ናትሽ ወይ ራሴ የእርስዎን የአስመዝጋቢ ስም፣ ብርሃኑ ብርሃኑ የአባት ስም
ቦንገ እንማኔ ብርሃኑ የእርስዎ እንማኔ ንማኔ፣ አ
አድራሻውን ይንገሩኝ። ቤቱ ጀሞ ሶስት ያለበትን ጀሞ ሶስት ጀሞ ሶስት ገብረ ቤተክርስቲያን አካባቢ
በዚህ ስልክ ልመዝግብሎት።
አዎ አዎ ይቻላል እሺ ደንበኛ፣ ዛሬ ዛሬ ደርስልናል
አዎ በተቻለው ፍጥነት እንዲደርስሎት እናደርጋለን። የጥገ- ወደ ጥገና ክፍል አስተላልፌሎታለሁ።
እሺ ሌላ የምረዳውት ነገር ይኖራል?
የለም እና ሌላ ሌላ ግን አንድ እንትን ድራፍት የተበላሸ ነበረኝ አልተመለሰልኝም እስካሁን።
አስመ እንትን ብለው ነበረ ተ- አዎ አዎ አስመዝግበዋል እኛ ጋር ደውለው።
አዎ እንትን አላስመዘገብኩም፣ ግን በቃ እመጣለሁ ይቀየራል ሲሉኝ ሲሉኝ እስካሁን አልተቀየረም።
ምን ያህል ጊዜ ሆነው?
ኧረ ቆይቷል፣ ቢያንስ ከ- ከስድስት ወር በላይ ይሆናል።
ስድስት ወር።
አዎ ይሆናል። አዎ
ደንበኛችን ቅሬታዎትን እሱንም ወደሚመለከተው አካል አስተላልፌሎታለሁ።
እሺ፣ ምን እናቴ አመሰግናለሁ።
ድራፍት ነበረ?
የተበላሸ ድራፍት ተበላሸ ድራፍት ውሃ በቃ ውሃ ሆነ።
አ- የድራፍቱ አይነት ቅዱስ ጊዮርጊስ ነው።
ጎርጊስ ነው ጎርጊስ ነው።
እሺ ደንበኛችን ቅሬታዎትን አስተላልፌሎታለሁ።
እሺ እሺ እናቴ፣ እሺ አመሰግናለሁ ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብ ከሚሰጡት ቃል ያስቀምጡ። መልካም ቀን።
ለሁላችን። እሺ አመሰግናለሁ።